ትዝታ ያቃጠለው ናፍቆት የሚያነድደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ትዝታ ያቃጠለው ናፍቆት የሚያነድደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት የራቀውን ወዳጅ አስታውሶ ባሳብ ጣር ከሰው መሃርቆ ተሻግሮ ካድማስ ዳር ሲብሰለሰል ማደር ራሱን አግሎ ከስንት ወዳጅ ዘመድ በትዝታ ሲቃ ፍቅር ቤት ሲራመድ በራቀ ወዳጅ ናፍቆት የልቡን ስቃይ ጭንቀት የአንጀቱን ቁስል ስሜት ችሎት በደረቁ ሌት አይዞ ባይ በሌለበት ናፍቆት ያጠቃው ገላ ይዞ የሌለው መላ ጉዳቱን ሁሉ አምልቆ ይሄዳል ሸሽቶ ርቆ ታምር የሱን ማናውቆ በሰው ልጅ የህሊና ዋሻ ተቀብሮ ያጣ ማስታገሻ ጠቢባን መድኃኒት የላቸው ለፍቅር ነው አቃታቸው ረቂቅ የሚስጢሩ ጉዳይ ትዝታ ባሳብ በቁም ገዳይ ትዝታ ባሳብ በቁም ገዳይ ትዝታ ባሳብ በቁም ትዝታ ያቃጠለው ናፍቆት የሚያነድደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ትዝታ ያቃጠለው ናፍቆት የሚያነድደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ራሱን ለራሱ እያላዛኝህ ነህ ሆኖ ስንቅ የሌለው የትዝታ መናኝ ማን ይሆን የእሱ አጽናኝ ሰው ከተገነዘ በሩቅ ሰው ትዝታ ከወዳጁ በቀር ማን እሱን ሊፈታ ያሳብ መንገደኛ ነው፣ ማንም ተከታይ የለው። ልቡን ከናፍቆት ሰፈር በትዝታ ሲያሳፍር ወዳጅስ ያኔ ነበር። እንዳልሸሽ ተርቆ ታምር የሱን ማናውቆ በሰው ልጅ የህሊና ዋሻ ተቀብሮ ያጣ ማስታገሻ ጠቢባን መድኃኒት የላቸው የፍቅር ምናቃታቸው ረቂቅ የሚስጢሩ ጉዳይ ትዝታ ባሳብ በቁም ገዳይ በሰው ልጅ የህሊና ዋሻ ተቀብሮ ያጣ ማስታገሻ ጠቢባን መድኃኒት የላቸው የፍቅር ምናቃታቸው ረቂቅ የሚስጢሩ ጉዳይ ትዝታ ባሳብ በቁም ገዳይ ትዝታ ባሳብ በቁም ገዳይ ትዝታ ባሳብ በቁም ገዳይ ትዝታ ባሳብ በቁም ገዳይ ትዝታ ባሳብ በቁም